ሄሎ ሄሎ አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልን ቃል ኪዳን እባላለሁ። እንደውልሎት ከግሎሪ real estate ነው።
እሺ
የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት የመግዛት ሀሳቡ ካሉት መረጃ ልሰጡት ነበር።
ቀ- ቀለብ መግዛት ከብዶናል አሁን
እ
ቀለብ ጤፍ መግዛት ከብዶናል አይደለም real estate ልንገዛ
እሺ ሌላ የሚፈልግ ሰው ካለ መደወል ይችላሉ።
እሺ እሺ እሺ